ሄሎ ጤና ስጥልኝ ቃል ኪዳን ንካዊ ስቴት ምን ልርዳው?
co- confirm ብሎኝ ቀረ አልተለቀቀልኝም።
ቁጥር ነው
አረ አርባ አንድ ዜሮ ዘጠኝ አርባ አንድ ዜሮ ዘጠኝ አርባ አንድ ሰላሳ ሁለት ሰላሳ ሁለት ሀያ አምስት ሰማንያ አምስት አርባ አንድ ብሎ መሰለኝ የሚጀምረው ግን ሀያ አምስት ሰማንያ አምስት አ
እሺ የመቼ ነው?
ትላንት ማታ ሌሊት ስንት ብር ነው?
አንዱ ሶስት ሺ አንዱ አንዱ ሶስት ሺ አንዱ እ, ሁለት ሺ አንዱ አንድ ሺ
እሺ አንዴ መስመር ላይ ጠብቁኝ። ሄሎ ወይ እሺ ወደዚህ ዘጠኝ አርባ አንድ ሰላሳ ሁለት ሀያ አምስት ሰማንያ አምስት ነው የሚልኩት።
እ፣ አ ቴሌ ብር አ።
ዜሮ ዘጠኝ አርባ አንድ ሰላሳ ሁለት ሀያ አምስት ሰማንያ አምስት አዎ የታው መኮንን